በምስሉ ላይ የምንረዳው
ቀምሾ ሄሎ ሄሎ ጤና ይስጥልኝ። ጉዳዩን ነው የምንረዳው። ሰዓዳ እባላለሁ።
አብሮ ይስጥልኝ። እንትን ፈ- ሰራተኛ ፈልጌ ነበር።
እሺ መልካም። እ፣ ከየት አካባቢ ነበር የደወሉት?
የፀጉር ቤት ሰራተኛ እ፣ ከቡልቡላ ከቦሌ ቡልቡላ ከቦሌ እኔ ጋር ለጥ አ
Okay።
ወረቀቱን እኔ ጋር ለጥፈውት ነበረ።
እሺ እሺ እሺ። አንዴ መስመር ላይ ጠብቁኝ።
እሺ እሺ ቦሌ ቡልቡላ ከስንት ሰዓት እስከ ስንት ሰዓት ነው የፈለጉት?
የፀጉር ቤት ነው። አንድ አንድ ተኩል ጠዋት ገብታ አንድ ተኩል ማታ የምትወጣ
Okay። እሺ ሙሉ ስሞትም አልበል ይቅርታ።
ሊሊ ሀብተ ማርያም
ምን አይ- እ፣ ማለት ምን ምን ስራዎችን መስራት የምትችል ባለሙያ ነው የሚፈልጉት?
ከተቻለ ሙሉ ስራ የምትችል እሺ ካል- ካ- ካልሆነ ደግሞ ማለት ማጠብ መጠቅለል እም፣ ከተቻለ ግን ሙሉ ሙሉ ሹሩባውንም ማጠብ መጠቅለል ምናምን ይሄ ስራ ብትችል እም፣ ሁሉም ሁለገብ ሆኖ ለመስራት ማለት ነው።
Okay፣ እሺ፣ እሺ መልካም እሺ፣ እሺ እ፣ የፀጉር ባለሙያዎች እ፣ ያው እ፣ እኛ ጋርም የተመዘገቡ ባለሙያዎች እ፣ ትንሽ እጥረት አለ። እ፣ ስለዚህ እ፣ ያው እ፣ እኛ ጋር አሁን የአገልግሎት ክፍያ እናስከፍላለን እና ለአንድ ባለሙያ ስድስት መቶ ብር ነው የምናስከፍለው። እ፣ ለማስጀመር እንግዲህ እንትኑን እ፣ ይሄንን ስራውን ለማስጀመር ሶስት መቶ ብር ቅድሚያ የአገልግሎት ክፍያ አለው እና እንደሱ አድርጌ ሌሎት ወይንስ እ፣ እንዴት ይሻላል? አሁን ያሉት ባለሙያዎች በጣም እጥረት አለ። የፀጉር ባለሙያ ላይ እጥረት አለብን።
Okay okay።
አዎ።
ስለዚህ ሲገኝ አይደለም እም፣ ምን አሉኝ? አዎ ቅድሚያ ነው ይገኛል።
እንትኑ system ኡ እንትን አይልም።
አ፣ አዎ
Okay
እሺ፣ የት ሌላ- የት አካባቢ ነው ቢሮዋችሁ ግን እናንተ?
የእኛ ጎት ጎተራ Hello ሄሎ ሄሎ